hello ጤና ይስጥልኝ ቃል ኪዳን ኢንክብስቴት ምንድን ነው?
ትናንት የተሳሳሪ ትኬት ነበረ ወይ ክስ አላረገውም አላረመውም። አንድ ስምንት ጨዋታዎች እሺ cashier ኮዱ ንገሩኝ።
ስልሳ ስምንት የዘጠኝ ስልሳ ስምንት
አይ ስልክ ቁጥር ሳይሆን ትኬት ነው አይደል?
አዎ ትኬቱ አዎ የትኬቱን cashier ኮድ ንገሩኝ።
ኮዱን አዎ እሺ አስራ ሶስት እሺ
አስራ ሶስት ዘጠና ስድስት እሺ ስልሳ ሰባት እሺ ዘጠና አንድ
እሺ አንድ የ suspend የተደረገ ጨዋታ አለው። ሀያ አራት ሰዓት ሲሞላ ይታረማል። ሌላው ሙሉ ታርሟል።
okay አሁን ታርሟል። ሰርዘው ከሚቀጥል ይጠበቃል ማለት ነው።
no ሀያ አራት ሰዓት ጨዋታው ከተጫወቱበት ሀያ አራት ሰዓት ይጠበቅና በሀያ አራት ሰዓት ውስጥ ካልተጫወቱ void ይደረጋል።
okay ያቺ game ማለት ነው።
አዎ እሺ አመሰግናለሁ።
እሺ መልካም ቀን። እሺ